ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
አሚን አቤት እ፣ ከገበያ ኤክስ ነበር የምደውልሉት።
ከ ከገበያ ኤክስ ከገበያ ኤስ ኤክስ ኤክስ እሺ፣ ምን ነበር?
ካስታወሱ በእኛ ሽያጭ ሰራተኞች አማካኝነት የ- እቃዎትን ለመሸጥ የኛ መተግበሪያ ላይ ተመዝግበው ነበረ።
አዎ አዎ፣ እንዴት ነው እየተገበያዩበት ነው የሚለውን ነገር ለማስታወስ ነበር የደወልነው።
okay። እ፣ ምንም ነገር የለም እስካሁን honest እንዴት መጠቀም እንዳለቦት በስልኩ አሳይቶት ነበር።
አይት አይተውን ነበረ እም፣ እና ያው transaction ኡን አልተጠቀምንበትም። እ፣ remind ም አ- አልተደረግም እስከ ዛሬ።
አዎ አንዳንድ ነገሮችን እያስተካከልን ስለነበረ ነው። እዛ ላይ የሚጫረቱበትን system እያስተካከልን ስለነበረ ነው።
አዎ ምናልባት እቃዎትን ጭነው ነበረ application ኡ ላይ።
አዎ፣ ተጭኖ ነበረ።
አዎ፣ ስለዚህ ያጠ- የአጠቃቀም ችግር የለም።
አዎ።
የ construction ነበር spare part የሆነ ሰው እቃዎች እንደው ነበር።
spare ነው spare ነው እሺ፣ ሰው ተልኮ እንደገና እንትን ቢሉን ጥሩ ነበር።
እሺ። ወደ የአድራሻ ለውጥ አድርገው ይሆን ወይስ አል- እዛው ነው።
ልደት አካባቢ ነው አይደል?
አዎ፣ በቃ ሰው ኢንኩዌርን ልክሎት እና እንዲያስረዳውት እናደርጋለን።
ጥሩ እሺ፣ መልካም ቀን።
ታንኪዩ